እኔ እኮ cross check እያደረኩ ነው። You know what I'm saying? ይሄ ነው already done. hello ጤና ይስጥልኝ። ትናንትና ኦንላይን እንዲሆን ልካችሁ ነበረ። ከዋሽንግተን ነው የምደውለው። ሆኗል
ኦንላይን እ ሆኗል
ምንም አልሆነልኝም።
check አድርጊ እናት። ሳታዩ አይደለም እኮ አይተሽ አረጋግጪ።
ምን ነው check ማረገው?
ኤጀንሲሽ እስኪ ኤጀንሲሽ ስልክ ስጭን። በቃ
እሺ እሺ።
አሁን ስጭኝ ቶሎ በይ።